ጤና ይስጥልኝ የኢትዮ የበረራ መረጃ ማዕከል በኩል ነው።
ትኬት ለመጠየቅ ነበር።
ከየት ወዴት ነው?
ከአዲስ አበባ ወደ ጅጅጋ።
ወደ ጅጅጋ?
አዎ።
እሺ፣ አንዴ ሌሉት እሺ። ለአርብ
ለመቼ አርብ
እሺ። ደርሶ መልስ ነው one way ነው?
one way
አንድ ሰው
ሶስት ሰው
ሶስት ሰው
አዎ።
ይቅርታ መስመር ላይ ስላስጠበቅኩት። በረራ ያለን ለሮብ ለአንድ ሰው እና